ጤና ይስጥልኝ። ሁሉ ስፖርት ነው በኮምዶር ነው።
እና ት- ትላንት ማታ ነው እኮ የተያዘብኝ። ትለቃላችሁ ብዬ ብጠብቅ እኮ አልተለቀቀልኝም። እና በጣም እየተጫወትን ስሜት ውስጥ ሆነን እ፣ ታውቂያለሽ፣ አንዳንዴ ገንዘብ ሲያዝ በጣም ነው የሚያናደው። እና ቅድምም ደውዬ ነበር፣ እስካሁን አልተለቀቀልኝም። ገንዘብ ተይዞብኝ።
ቴሌግራም ላይ ልከውልን ነበር አይደለ?
አዎ ልከናል፣ ግን አልተለቀቀም እስካሁን።
እሺ screenshot አድርገው ከላኩልን እ፣ እዛው ላይ ስናስተካክል እን- እንልክሎታለን ቴሌግራም ላይ።
አዎ ሁሉ ሊግ ፈጣን ጨዋታ ነው የምጫወተው። እና አንዳንዴ ገንዘብ ሲያዝ በጣም ስሜት ውስጥ እንትን ትይዘው። ለዛ እንትን ልቀቅልህ።
ቶሎ ለማስተካከል እንሞክራለን። ይጠብቁ።
እሺ።
እሺ መልካም ቀን።